ቤት hello፣
ቤት ጤና ይስጥልን።
ጤና ይስጥልን።
እ፣ ሰላም ነው። ከዊፕላስ solution ነበር የምደውለው።
እሺ።
ባለፈው ዊፕላስ application ላይ ተመዝግባችሁ ነበር አይደል?
አዎ፣ አዎ፣ አዎ፣ ተመዝግቤ ነበረ ግን ከዛ በኋላ የሆነ function ኣቸው አልሰራልኝ ነገር።
አዎ active አልተደረገም። ለዛ ነው እና አሁን አዎ።
active ለማድረግ system ላይ የሚሞሉ ጥያቄዎችን እየጠየቅን ነበረ። እችላለሁ መጠየቅ?
አሁን በእውነቱ ፍርድ ቤት አካባቢ ነው ያለሁት።
እ?
አሁን ፍርድ ቤት አካባቢ ነው ያለሁት።
እሺ።
ጤና ይስጥልን ጌስ።
እሺ፣ እሺ፣ ወይ ከሰዓት ምናምን እሺ፣ እሺ። አመሰግናለሁ። መልካም